hello ጤና ይስጥልኝ። hello hello አቤት፣ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው።
እግዚአብሔር ይመስገን። Flintstone Homes ነው የደወሉት። ምን ልርዳዎት?
share ለማለት ነበር።
okay ይችላሉ።
ምዝገባው
just ዛሬ ነው ሽያጭ የምንጀምረው ማለት ነው።
ዛሬ ነው የጀመሩት።
አዎ ዛሬ ነው የምንጀምረው። የት አካባቢ ነው እርስዎ?
አምቦ
okay። ስለዚህ ስልኮት ስማርትፎን ነው?
ነው ነውም ነውም ሀፋፍ ነው።
አይ just application አውርደው መጠቀም ይችላሉ አይደለ? በስልኮት
don't think
እሺ። እንደዛ ከሆነ እንደዛ ካልሆነ በሽያጭ ሰራተኞቻችን እንድደውልሎት ላድርግ። ሽያጭ ሰራተኞቻችን እንድደውልሎትና ጀስት አ።
ፕሮሲጀሩን እንዲያሳውቆት ላድርግ።
ላስኮት እንትን የላቸውም ዌብሳይት ምናምን የላቸውም።
አለን ግን በዛ አይደለማ የሚካሄደው እንትኑ ጀስት አ፣ አፕሊኬሽን እንዲሁ አንዳንድ አንዳንድ ኢንፎርሜሽኖችን ለማየት ነበር። ከዛ ላይ አለ አይደል እዛ ላይ አንዳንድ ሁኔታዎች፣ ነገሮች ምናምን ነገሮች ይኖራሉ።
ሲሆኑ ገና አፕዴት አልተደረገም።
አብዴት አልተደረገ።
አ፣ ስሞትም አልበል እንዴታቸው ማስታወቂያችንን ከምን ሰምተው ነው?
እ?
ማስታወቂያችንን ከምን ሰምተው ነው?
ከቴሌቪዥን promotion ስሰራ okay። ስለዚህ በቃ ከሰዓት አካባቢ እንድደውልሎት አደርጋለሁ።
okay እሺ